ሄሎ ሄሎ
እ ሰም- እ፣ ከችፕችፕ ነበር የምንደውልዎት።
እሺ ይቅርታ ቲሸርት order አድርገው አልመጣልዎትም ነበር አይደለ?
አዎ እሺ ለነገ እንዲወጣ ለማድረግ ነበረ። መቀበል ይችላሉ?
ነገ መቀበል እ፣ አዎ እችላለሁ።
እሺ የት ነበር የሚመጣልዎት?
ስብሰባ ማዕከል
ጉለሌ ነው።
አዎ ጉለሌ ጉለሌ okay። በቃ ነገ ይመጣልዎታል። driver ሲደውል ያንሱላቸው።
እሺ እሺ እሺ መልካም ምሽት።
እሺ አሜን ይሁንላችሁ እሺ